Makeup Avatar.
There was any gym in the class.
እንትን ስንት ነው ኢየሩሳሌም ትኬት
ምን አለኝ?
የኢየሩሳሌም ትኬት
የኢየሩሳሌም ኬት እ
ማስታወቂያ ከለቀቅንበት ቦታ ላይ ይዩት።
እ
ማስታወቂያ ከለቀቅንበት ቦታ ላይ ከሱ ላይ ስልክ ያገኛሉ። ከሱ ጋር ይዩት።
እሺ
እሺ።